Hello ጤና ይስጥልኝ።
Hello ጤና ይስጥልኝ።
Donkey Tube ነው የምንረዳዎት?
አይ ለመማር ነበር ዩቲዩብ ምናምን።
በስታ በስታ ስሞትን ማን ልበል
ስሜ ኤፍሬም ይባላል።
እ፣ ለ data ነው ስሞትን ጠይቀው አስረዳታለሁ። እ፣ ኤፍሬም ነው ያሉት።
አዎ ኤፍሬም ማን?
ጌታቸው ጌታቸው።
አ፣
ኦኬ ስሞትን ማን ነበር? እ፣ ስልኮትን ይቅርታ፣ ስልክ ቁጥሮት ዜሮ ዘጠኝ
አንድ
ይቅርታ፣ ስልኮትን ልቀበል የነገርኩኝ ነው ሰላሳ
ቀን ይቅር ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ ሀያ ዘጠኝ እሺ
አስራ ሁለት ዜሮ ሁለት አስራ ሁለት አስራ ሁለት Okay እሺ እሺ አድራሻዎት የት ነው? የት አካባቢ ኖት?
እኔ ሾላ መገናኛ እሺ መገናኛ ቤት የያዘው
አ፣ አ፣
እሺ ማስታወቂያችንን በምንድን ነበር ያዩት?
እ፣ በእናንተም ዩቲዩብ እና በሚዲያ ላይ አይቼዋለሁ።
Okay እሺ እ፣ በአካል ነው መማር የሚፈልጉት?
አ፣
Okay እሺ እ፣ የአካል ትምህርት በአካል ዛሬ ይጀምራል። Orientation ነው ዛሬ የሚቀየው ለሶስት ወር ነው እ፣ ከ- በሳምንት ሶስት ቀን ማለት ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። አድራሻችን ሀያት ደራርቱ አደባባይ ተስፉ ሞል ነው የምንሰጠው። ሙሉ class ኡን በአካል ኮሜዲያን እሸቱ ሙሉ የዩቲዩብ class ኡን ይሰጣል። ሌሎች class ኦችን የስብዕና ግንባታን ጨምሮ ሌሎች መምህራን፣ ሌሎች አሰልጣኞች ይሰጧቸዋል። ያው በምትማሩበት እ፣ ጊዜ assignment ኦች እ፣ ይሰጣችኋል፣ ትሰራላችሁ። የመመረቂያ ቪዲዮ ይኖራል። ያው class ኡ ሙሉ ለሙሉ አማርኛ ነው ግን እ፣ እ፣ ያው ፍላጎት ነው የሚያስፈልገው። እ፣ እንግዲህ እንደዚህ ነው class ኡ የሚሄደው። ክፍያው በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው ለሶስት ወር የሚኖራችሁ አስራ አምስት ሺህ ብር ማለት ነው። ነገር ግን ዛሬ ለሚከፍሉ ተማሪዎቻችን ሰላሳ አራት percent discount አለን ከሙሉ አስራ አምስት ሺህ ብሩ ላይ ማለት ነው። ሙሉ ክፍያ ነው አስራ አምስት ሺህ የሶስት ወር አ፣
አስር ሺህ ብር ማለት ነው።
አስር
እሺ Hello hello hello Hello ይሰማኛል። እዛ- እንዳ ምረው ምና- ስንት ሰዓት ነው የሚ- ዛሬ already ተጀምሯል። እስከ አስር ሰዓት ድረስ መድረስ ይችላሉ። Hello ሄሎ ሄሎ ሄሎ ሄሎ ሄሎ